Hello ጤና ይስጥልኝ። ከቢጂአይ ነበረ የምንደውለው።
እሺ
TIN number ኡ ይነግሩኛል ለማየት አ tel number አምስት ዜሮ እሺ
አርባ አንድ እሺ
ሶስት ሰባ ሰባት
እም፣ እሺ እ፣ ያኔ ብርጭቆ ይሰጠን ብለው ሲያመለከቱ የደወሉበት ስልክ ቁጥር ይኖራል ደንበኛት?
ይሄ ራ- ይሄ ራሱ ነው። አሁን በዚህ ስልክ ነው?
አሁን አሁን አ በዚህ ነው።
እሺ፣ እሺ ደንበኛችን ይሄን ለምንጠይቅ ነበር።
እሺ እናመሰግናለን።
እሺ መልካም እሺ ቀን።
እሺ እሺ ደውላችሁ